ሄሎ
ሄሎ Hello፣ ጤና ይስጥልኝ።
ይስጥልኝ።
ከወዳው ዋይክን manufacturing ነበር የምደውልልሽ።
ከየት?
ዋይክን manufacturing።
ድምፅሽ አይሰማም፣ ይቅርታ።
እሺ፣ ሳሩን ነሽ?
አዎ፣
እሺ፣ ነገ ሁለት ሰዓት ላይ የጽሁፍ ፈተና አለሽ በ junior accountant ነት ፊታችን ለቡ መብራት ኃይል አለበት።
እሺ። ምን የት company ነሽ? ይቅርታ አልሰማሁሽም።
ወዳው ዋይክን manufacturing
እሺ፣ እሺ፣ እሺ።
ትመጫለሽ?
እ፣ አዎ፣ አዎ።
እሺ እሺ፣ እሺ።